ጤና ይስጥልኝ አሽቴ ደንኝ ባኩም ልርዳው
አብ ጤና ይስጥልኝ። ማታ አርባ ብር ዲፖዚት ያረኩኝ ብር አልገባም ነበረ።
እሺ ደንስ ልቦ ነበር እኛ ጋር
አ እኛ ጋር ደውሎ አስመዝግበው ነበር።
አላስ አላስመዝገብኩም።
እሺ ስሞትም አልበል
ያህያ አሊ
ምን አሉኝ?
እንትን ያህያ አሊ ያሀያሊ ነው ስሞት።
አዎ፣ አዎ።
እሺ ስልክ ቁጥር በዚህ ነው የሚጠቀሙት ቴሌብር ላይ።
አዎ በዚህ ነው በዚህ ነው የምጠቀመው፣ ግን ስሙ ይለያያል በቴሌ በቴሌ ብር ላይ እሺ የቴሌብር ስሙን ይንገሩኝ።
ነጅም ነጅም አሊ ነጅብ አሊ።
አዎ ነጅም አሊ
ስልክ ቁጥር ግን በዚህ ነው አይደል የሚጠቀሙት ደንበኛችን ለቴሌብር?
አዎ በዚህ ነው የምጠቀመው።
እሺ ከምን ከቴሌብር ወደ ምን ስፖርት ነው ያስገቡት?
ከቴሌ ብር አይደለም ከሲቢኢ እንትን ነው።
ከሲቢኢ ብር ነው።
አዎ ወዴት ነው ያስገቡት?
ወደ ቱር ስፖርት ላይ ሀሪስ ስፖርት።
አዎ
ስንት ብር ነው ደንበኛችን?
አርባ ብር
መቼ ነበር ያስገቡት ደንበኛችን?
ማታ።
ትናንት ማታ።
አዎ
እሺ ደንበኛችን text message ገብቶሎታል አይደል? ከሲቢኢ መቆረጡን የሚያሳይ